ሄሎ ጤና ይስጥልኝ።
አይ ሰላም ነው።
ቁጥር- እግዚአብሔር ይመስገን።
አይ
ቁጥር ላስይዞት ተቋርጦ ቁጥር- ነው።
አይ አዎ ዜሮ ዘጠኝ ዜሮ እሺ ዜሮ ቀፊ ለምዲ ዜሮ ዘጠኝ ዘጠና ሁለት
ድወ ሰገል ሰገልተን ተካ
አስራ ዘጠና ሶስት አንድ ስልሳ ሶስት ስልሳ ሶስት ዜሮ ዘጠኝ ስልሳ ሶስት ልክ አይደሉም ደንበኛችን። ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት በዚህ ነው የምላከው።
በዚያው ይላኩልን። ለሚመለከተው አካል እናስተላልፍሎታለን።
እሺ አይ እሺ፣ ሌላ የመረዱት ነገር አለ ደንበኛችን?
አዎ አም- ምን ምንድን ነው የምላከው እኔ በዚህ ቁጥር
በዚህ ቁጥር screenshot ያንሱና
ምን ሻትን ያ ደፍቶ።
ID ም ትንሽ ቁጥሩ ነው አዎ የደረሱት መልእክት አለ አይደል ከሲቢ አዎ አዎ አለ
በአሪፍ ፔ እንዳስተላለፉ እሱን አይ screenshot ማንሳት ይችላሉ።
አዎ እቺ አዎ አዎ እሺ አይ እሱን ይላኩልን።
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ ዜሮ አንድ ሀምሳ አምስት ልክ ኖት።
ልክ ነው እሺ አይ ስለደወሉ እናመሰግናለን። ስለ አገሮት ሀሳብ አስተያየት ካለ እሺ።
ከሚሰሙት ድምጽ በኋላ እሺ ማስቀመጥ እሺ ይችላሉ።
እሺ ትክክል መልካም ነው።
ምሽት።
እሺ ትክክል